ሰላም ጤና ይስጥልን ብሬስት
ሄሎ ሄሎ፣ ሰላም ነው ሰላም ነው።
አለን።
ቤስ ቤት ይባላል።
አዎ አዎ፣ እንትን እሺ፣ ብር account ተልኮ እሺ በእንትን ነው ያሳኩት። እንደዚህ በአፑ አለ አይደለ? እንትን ብዬ እሺ፣ deposit ብዬ ወይ የሱ ቴሌ ብር አስገብቼ ነው እና አንዴ አንዴ አንድ ሺህ ብር አስላኩኝ።
እሺ አንዴ ዛሬ ደግሞ ነው?
መቶ ብር አ- ትናንትና
እሺ ማታ ላይ ነው ማታ ላይ ነው እና ስልክ ስለማታነሱ ነው የቆየሁት።
እሺ እና ማ- አንድ መቶ ብር ደግሞ ድጋሚ ከዛ ምንም ሊገባ አልቻለም።
ስልክ እንትን ከዛ ንገረኝ።
ቆርጦታል።
Best Bet ስልክህን ንገረኝ።
ምን ልንገርሽ Best Bet ስልክህን
ዜሮ ቤስት ዘጠኝ Bet የምትጫወትበትን ዜሮ ዘጠኝ አስራ ዘጠኝ እሺ
ሰባ አንድ ሰባ አንድ ስልሳ ሶስት ሰላሳ ሶስት ስልሳ ሶስት ሰላሳ ሶስት
ስንትና ስንት ብር ነው? መቶና መቶና አንድ ሺህ እ?
ቆይ አንድ ደቂቃ እሺ እሺ
ፕሬዚሽ የሰራ ነው።
እ?
ቆይ አንድ ደቂቃ እሺ
ስንት ጊዜ ነው የሞከርከው አባ?
እ?
ስንት ጊዜ ነው የሞከርከው?
ምን ይኸው?
አንድ ሺህ ብሩን እሱን አንድ ጊዜ ነው ተላከ ገብቷል አለ እና መዘገበ እሱ ላይ የተላከበትን የተላከበትን ቁጥር ልንገርሽ ቆይ አንዴ ይሄ አንድ ሺህ ብሩ አሁን ገባ። እሺ
እሺ አሁን ጋር አዎ፣ ኔትወርክ አስቸግሮኝ ነው ይቅርታ።
በጣም መቶ ነው ብሩን የማመሰግነው ሞክርልህ አንዴ። መቶ ብሩም ገብቷል። ስለ ደወልክ እናመሰግናለን። መልካም ምሽት።
thank you እናቴ በጣም ነው የማመሰግነው እግዜር ይስጥልኝ እሺ አባ